Donkey Tube ነው የኔ መልእክት።
ጤና ይስጥልኝ። የዚህን የአዲሱን standup comedy ቦታ ለመያዝ ነበር።
እሺ ይቻላል።
ሀና ተሰማ እባላለሁ።
እሺ
በ VIP አንድ ሺህ ብር ነው ያላችሁት።
አ
VIP ሁለት ነን።
እሺ ሁለት ናችሁ።
አዎ ሁለታችንን ማስመዝገብ ብቻ ያስፈልጋል።
አይ ምንም አያስፈልግም።
አዎ፣ በእኔ ስም ከተመዘገበ በቂ ነው።
አዎ ችግር የለም።
እሺ ክፍያው መቼ ነው? እንዴት ነው የምንከፍለው? እንትን የለኝም። ይሄ mobile banking ተቃጥሎብኛል እንትኑ ሞባይሉ እና እንዴት እናደርግ?
ችግር የለውም። እንትን አለ አሁን ጾብ ድንቅ ልጅ አሁን የለቀቅነው ቪዲዮ አለ አይደለ?
እ?
አሁን ጾብ ድንቅ ልጅ YouTube ላይ ለቀቅነው አለ አይደለ? ቪዲዮ አዎ እሱ ቪዲዮ comment ላይ ወይ ደግሞ description ላይ ሁለቱም ላይ ያስቀምጠናል link።
እሺ እዛ ላይ መመዝገብ ይቻላል። ከፈለጋችሁ ደግሞ መዝግቤሻለሁ። actually okay፣ እዛ ላይ account አለ ቢኒያም መለስ የሚል እሺ እ፣ ማስገባት ትችያለሽ። ሶስተኛ አማራጭ አዎ ከነገ ጀምሮ እዛው ኢንተርኮንቲኔንታል ሆቴል አዎ እ፣ ቲኬት ይሸጣል እና ጥሩ። እሺ እሱ ይሻለኛል። እሱ ይሻለኛል።
ግን መዝግቤሻለሁ። እዚህ ችግር የለም።
እሺ እኔ ቆንጆ ነገ ሄጄ መግ- መግዛት ነው አዎ ትኬቱን።
አዎ እሺ አዎ ማግኘት። እሺ አመሰግናለሁ።
በጣም ነው የማመሰግነው። ቤልስሊ ጊዜ okay bye